hello ሰላም ጤና ይስጥልን ቺፍ ቺፍ።
ሄሎ ሄሎ
የሆነ ድንች ገዝቼ ነበረ።
እሺ
ከዛ በኋላ ያው የ- በ group ነበር የገዛ ነው።
አዎ
በ group የገዛ ነው ድንች እሺ፣ እኔ መቀበል ስለማልችል የገዛ ነው የ group ኡ ባለቤት መሴ የምትባለዋ በቴሌ ብር የአንድ ኪሎ ድንች ዋጋ ትላክልህ ተብዬ ነበር።
እሺ ያላገችሎትም አ
እሷ ስልክ ቁጥር አሉት?
የለኝም። በዚሁ ነው የተነገረኝ። እኔ ስልክ ቁጥር እነግርልዎታለሁ ልስጦት?
የእሷን።
አዎ
እሺ
እሺ፣ መጀመሪያ እሱ ስልክ ቁጥር ይንገሩኝና።
ዜሮ ዘጠኝ እሺ ሰላሳ ሁለት ሰላሳ ሁለት ዜሮ ዜሮ እሺ ሰባ ሁለት ሰባ ሁለት አስራ አራት
ትንሳኤ በሚለው ነው የገቡት።
አዎ መሲ okay። እሺ የመሲ ቁጥር ልስጦትና ከእርሷ ይቀበላሉ።
እሺ ዜሮ ዘጠኝ አስራ አንድ እ
አስራ አንድ አስራ አንድ ሀምሳ
ሀምሳ ሀምሳ አንድ ሀምሳ ዘጠኝ ሀምሳ አንድ ሀምሳ ዘጠኝ
አዎ።
እሺ እናመሰግናለን እሺ እናመሰግናለን። መልካም ምሽት።
አሜን